ጤና ይስጥልኝ ሁሉ ስፖርት እባክዎን
ትናንትና ወደ account ኤ ወደ ቴሌ ብር ብር ልኬ ነበርና ከሁሉ ስፖርት አየር ላይ ቀርቶብኝ ነው።
እሺ ከ transaction history ላይ አልገባልዎትም screenshot አድርገው በቴሌግራም ይላኩልኝ።
ምኑን screenshot የማደርገው?
የ transaction history ዎትን more የሚል አለ በአማርኛ ነው okay።
በእንግሊዝኛ ነው የሚጠቀሙት?
ሁሉ ስፖርቱን እም።
በእንግሊዝኛ ነው የምጠቀመው።
እሺ more የሚል አለ እዛ ላይ transaction history ይመጣልዎታ
okay የባንክ screenshot አድርጌ?
transaction screenshot አድርገው በቴሌግራም ይላኩ።
በየትኛው በሰባ ስምንቱ ወይስ በየትኛው ስልክ? በሰባ ስምንቱ አዎ እሺ እሺ
እሺ